ሄሎ ሄሎ ጤና ይስጥልኝ። እመቤትን ማግኘት እችላለሁ?
እ?
እመቤትን ማግኘት እችላለሁ?
እመቤትን ለምን ፈለግሻት?
እ፣ የምንደውለው እ፣ ከዋሳ Express ነበረ መልእክት ከማን?
ነበራት። ከዋሳ Express ነበር የምንደውለው መልእክት ነበራት።
እሺ፣ ስለዚህ እሺ፣ ምንድን ነው የመጣው ዕቃ?
የመጣው እቃ የተለያየ እቃ ነው። ያው እሺ፣ ግን የ- እንደደረሰ ለማሳወቅ ፈልጌ ነው።
ከኬት የም- ይሄን ከአሜሪካ የመጣው ነገር ከአሜሪካ።
አዎ እሺ፣ እሺ፣ ደውዬ እነግራታለሁ። የት ሀያ ሁለት አካባቢ የመጣው አዎ ሀያ ሁለት ጌታውን በቃ።
በሻ ስድስተኛ ፎቅ ቢሮ ቁጥር ስድስት መቶ አስራ ሁለት ስትመጣ መታወቂያ ረስታ እንዳትመጣ ንገረል።
እሺ፣ ከመቼ ጀምሮ መምጣት ትችላለች?
ዛሬም መምጣት ከቻለች ችግር የለውም እስከ አስራ አንድ ሰዓት አለ።
እሺ፣ እሺ፣ እሺ መልካም ቀን።
አሜን።